ጤና ይስጥልኝ አሊባባ።
እንዴት ነሽ? አማን ነው።
እግዚአብሔር ይመስገን።
ከባንክ ጋር የተያያዘ መኪና ፈልገን ነበር። ዲፎርዲ
ዲፎርዲ ከባንክ ጋር እናያይዝልዎታለን።
ማያያዝ ነው የምችሉት ወይስ ባንክ ያለበት ማግኘት እንችላለን?
ባንክ እዳ ያለበት አዎ ወደ ያለበት።
እዳ ያለበት የለንም። ዲፎርዲ ኦኬ። በምንድን ነው ያላችሁ?
የምናያይዘው።
ፎርድም ቢሆን ፎርድ king cab
እኮ እንዳለ የምናያይዘው ነው ያለን Okay። ሚ- ማያያዝ ማለት ያልገባን ነገር እሱ ነው።
ከባንክ ይኸውልህ፣ ከባንክ ጋር እናያይዛለን ስንል እዳ- እዳዎት ግማሹን በባንክ እናደርግልዎትና ይከፍላሉ ማለት ነው።
ኦኬ።
ከእርስዎ ግማሹ- ንግድ ፍቃድ እንፈልጋለን። ያገባ ያላገባ፣ የ- ነ- የቀበሌ ነዋሪነት፣ መታወቂያ እሱን እሱን እንፈልጋለን።
እ፣ አዲስ አበባ ክልልም ባይሆን ችግር የለውማ።
አ
ክልል ላይ ቢሆን ክልል ላይ ነዎት?
አዎ፣
የት?
ጅማ
እስቲ ቆይ፣ ወይ ነገ ይደውሉልና ሙሉ information አድርጌ ልንገሮት። ነገ okay።
ይደውሉልኝ።
okay። አየህ፣ እሺ እሺ።